የኢትዮጵያ ደንበኛ ባንክ ተመረጠ።
መሬት እንቁ ነበረ የሚመዘገበ አሁን አይገባም። ሆኑ አይቷል
ምናምን ድምፆቹ ይርቃል ያሉበት ቦታ ጫጫታ ነው።
እንቁ እንቁ እንቁ አይገባም። አሁን ምን ሆነ ነው ነው መልዕክት እየገባሉት አይደለም። ኤስኤም አይደለም አዎ፣ አይገባም።
አስደመኛት ቢጂ አይዲዎትን ንገሩኝና ልመዝግብሎት።
ታች የተመዘገባችሁት ነው
ምን አለ?
ታች የመዘገብሽው ነው ስም
አይ አይዲዎትን ያውቁታል። በኤስኤምኤስ የተላከሉት ቢጂ አይዲ አዎ፣ ቆይ በብቻ የለም ለውጣና ልገባ
መስመር ላይ ደንበኛችን
እሺ